હેલો
હેલો
આવે છે
ጥሬስ ነኝ አዎ፣
ከኢትዮ ቴሌኮም ነህ የደወልነው?
እሺ ቅድስት አይደለ? ቅድስት ዘውዱ።
አዎ አ የኢትዮ ቴሌኮም መቶ ሰላሳ ላኪ ብሎ ጨዋታ ተጫወተ።
አዎ አ ሀያ ሺህ ብር ገብቶልሻል በቴሌ።
አዎ
አ በቃ አሸናፊ ስለሆንሽ ነው የተላከልሽ። ስለዚህ ምን ታደርጊልናለሽ? ትልክልሽ የቴሌግራም ቴሌግራም አለሽ አይደለ?
እሺ
ፎቶና መታወቂያሽን በቴሌግራም link ትልኪልናለሽ። እሺ የኢትዮ ቴሌኮም social media ላይ ስለሚለቀቅ አሸናፊዎች ተብለው እም፣
ቴሌግራም link ልክልሻለሁ። በዛ ፎቶና መታወቂያሽ
እሺ
ትልኪልናለሽ።